hello hello ይሰማኛል። አሁን
አሁን ደውለው ነበረ ዘጠኝ ዘጠና አራት ላይ ደውለው ያሳውቁ ጥሪ ማሳመሪያ ምን አሉ? ይቅርታ ይሄ እሱ እርሶ የሚፈልጉትን አገልግሎት ይሄ መስጠት አልችልም። እዛ ላይ ደውለው ይጠይቁ።
እሺ ይቅርታ። እሺ
ሌላ ነገር እኮ ነው የሚያወራው።